hello ጤና ይስጥልን ቃል ኪዳን ከ Best Bet ምን ልርዶ እሺ deposit message ኡን ቴሌግራም ላይ ላኩልን
ቴሌግራም የለም ምን አሉኝ ቴሌግራም የለም ቴሌግራም
እኮ እሺ ፌስቡክስ እ ፌስቡክ
ፌስቡክ አለ ምን ምን ምን ይዛል
እ እኮ Best Bet የሚል አለ እ Best Bet እሺ መልካም ቀን ቴሌግራም ሁሉ ነገር እንዳለ